Hello ጤና ይስጥልን።
አብሮ ይስጥልን
ቦጃ ግሮሰሪ ነው ደንበኛችን። ቦጃ ግሮሰሪ ነው ከቢጫ የጥሪ ማዕከል የምንደውለው?
ይህን የምደውለው ከቢጫ የጥሪ ማዕከል የምንደውልለት?
እሺ፣ አዎ፣ የቢጫ የጥሪ ማ- እ፣ የቢጫ መለያ ቁጥር የያዘ አጭር የጽሑፍ መልዕክት በስልክዎ ደርሰውታል?
አይ፣ ምንም እሺ ልንገረው። የተያዘው ሀምሳ አንድ ዜሮ ሰባት
አንድ ማለት ነው።
እሺ ዜሮ ሰባት ሀምሳ አንድ ሰላሳ ሶስት
አንድ ሰላሳ ሦስት አዎ
በዚህ ነው የምደውለው።
አይ በሰማንያ ስድስት ሰባ ሰባት ደውለው ማንኛውንም ቅሬታ ሲያቀርቡ የቢጫ መለያ ቁጥር ይጠየቃሉ።
ነው እንዴ? ምን ነገር ነው?
ይሄ አሁን የነገርነዎት የቢጫ መለያ ቁጥሮች ነው። የሚደውሉት ግን በሰማንያ ስድስት ሰባ ሰባት ነው። አዎ በሰማንያ ስድስት ሰባ ሰባት ሲደውሉ የቢጫ መለያ ቁጥር ሲጠየቁ አሁን የነገርኳቸውን ይነገራል። መልካም አስተናገድ